Hello? Hello
እየተሰማኝ ነው ደንበኛችን።
ሰላም ነው።
እግዚአብሔር ይመስገን። ዋኮ ምድር ዶት ምን ከዜሮ አምስት ቀበሌ ነበር የምንደውለው
እሺ።
እና ድራፍቱ ይሄ cooler ማቀዝቀዣው አለ እህ
እሱ አ- አያቀዘቅዝም። እና ድራፍቱ ደግሞ ዛሬ በጣም ሰው አስተያየት እየሰጠን ነው።
እሺ። ቢጂ አይዲዮትን ይነግሩኛል።
ዲጄ አይጆ ማን ኤደን ነች።
ቢጂ አይዲዮ
አ ኮዱ ነው።
አ
እሺ አንዴ እዚህ ጋር ቁጥር የለውም ተለጠፈበት። ቆይ እስኪ ከጎን እሺ።
ካለው PIN number ወቶ ይንገሩኝ ደንበኛችን።
PIN number ኡን
አ የምኑን የእኛ PIN number የእርሶ አ የእርሶ PIN number
እሺ